ሄሎ ሄሎ ጤና ይስጥልን ቤት ቤት
እግዚአብሔር ይመስገን።
ምን ልርዳክ?
ይሄ ነው የተቸገረኝ የተቸገረኝ ቦታ ላይ ዛሬ ምን እንደሆነ ችግር አይታወቁም። እናንተ ነው ችግር የሚታወቀው። ብር ለማስገባት ከጨዋታ ውስጥ እንዲህ አለ። ምክንያቱም ንገረን።
ምን ዲፖዚት አድርገህ አልገባልህም?
አይገባም። በፖስቱም የሱም ስትሞክር እንዲህ አለ።
እ በጣም አመማኝ በጭንቅላት ነው።
እሺ ይኸውልህ ምን እንደምታደርግ ድንገረው ወንድም
አዎ ስልክ አ፣ እንትን በለው deposit text ቷን ቴሌግራም ላይ እሺ።
እኔ በቃ አልተባልኩም። በቃ ጨዋታ ብቻ ነው የማውቀው። ድሮ አዎ።
ጊዜ ደህና ነበረ።
እሺ በእናትህ በአምላክ ብላ አንቺ ያስገባኝ በእናትህ በተፈጠረ እን- ይኸውልህ ወንድም እኔ እንደዛ ማድረግ አልችልም። message ኡ ላክልኝና ቴሌግራም ላይ ይገባል። እሺ እዛው ስልክ ካለ እሺ፣ ፈልግና ማ- በቴሌግራም ላይ የቴሌብር message ዋን ላካት እሺ።
እም፣ የተላከው message ሲገባ አ።
በቃ እሺ message ኡን ላክና ይገባላል፣ ችግር የለውም።
እሺ message ልጠበቅ አዎ ላክልኝ ለእኔ message ኡን። ቴሌብር ነው CBE ነው ያስገባ?
በአንቺ ነው ቴሌ- እ፣ በአንቺ ነው የሚያስገባው አይ አይደለም፣ አ፣ አንተ deposit አድርገሃል አይደል?
አ፣ እኮ deposit ያደረግከው ከቴሌብር ነው ከምንድን ነው ያደረግከው?
ከቴሌብር ነው የእኔ ቴሌብር አለ አዎ ቴሌብሩን message ይላኩልሃል አይደል ስታስገባ?
አዎ እ፣ የመለሰ message ኡ አዎ message ይሄን ብር ተቆርጧል አስገብተሃል የሚል message ደርሶሃል አይደል?
አዎ እሷ ሜሴጅ ትልካታለህ ቴሌግራም ላይ እሺ።
እሺ እናቴ እሺ እሺ